Hello
ሰላም ናችሁ?
ሰላም ጤና ይስጥልኝ እንዴት ነህ?
ደህና ነኝ ደህና ነኝ sister እንትን ነበረ የቤት ወራ ቴሌ ብር አስገብቼ ነበረ ታውቃለህ የ Best Bet account
ወደ Best Bet account አዎ deposit ያደርግ ነበረ ግን ብሩ አልደረስም ወደ Best wallet
Okay እሺ አንዴ ስልክህን ትነግረኛለህ እሺ
እሺ ዜሮ ዘጠኝ ቆይ አንዴ አንዴ እሺ
ስልክህን ንገረኝ
ዜሮ ዘጠኝ አስራ አምስት ዘጠኝ አስራ አምስት ዜሮ